ሰላም ሰላም ምን ነበር?
ዳዊት አስፋ ነው።
እሺ ዳዊት approval ነበረኝ voucher
approval።
approval አስራ ሁለት ሺህ ብር
እሺ
approve እንድታደርግልኝ እሺ እሺ። ስልክ ቁጥርን ንገረኝ።
ዜሮ ዘጠኝ አስራ ስምንት ዜሮ ዘጠኝ አስራ ስምንት ሰላሳ አምስት ሰላሳ አምስት
ዘጠና አስራ አራት ዘጠና
ዘጠና እ አስራ አራት አስራ አራት መቼ ነው ያደረከው?
አሁን ከአንድ